hello ጤና ይስጥልኝ Best Bet
ብር ብዙ ብር አድርጌ ነበር አልገባልኝ ስራ መቼ ነበረ?
ማታ ሰባት ሰዓት ላይ
okay፣ እሺ። ስንት ብር ነው?
አስራ አምስት ሺህ በዚህ ስልክ ነው?
አዎ በዚህ ስልክ ነው በቴሌ ብር ላይ ነው ውዝድብ ያልኩት እሺ፣ አንዴ check ላድርግልህ። መስመር ላይ ጠብቀኛለህ።
እሺ
ትናንት ነው አይደል?
አዎ ትላንት ማታ ሰባት ሰዓት ላይ
አምስት ሺ እና አስር ሺ አምስት ሺ እና አስር ሺ ነው አይደል?
አዎ
እሺ ንገረኝ። አካ- ወደ ንግድ ባንክ ነዋ ባህር መሀመድ
አይ ወደ ንግድ ባንክ ሳይሆን ቴሌ ብር
ወደ ንግድ ባንክ ነው አምስት ሺህ ብር የታዘዘው። ባህር መሀመድ ያንተ ስም አይደለም
አዎ እኮ አንዱን ወደ ንግድ ባንክ ነው ያዘዝከው።
አሀ አምስት ሺህ ወደ ንግድ ባንክ ያዘዝኩት አዎ አስር ሺህም ወደ ቴሌ ብር እሺ
እንደዛ አለ አምስት ሺህ ቆይ check ላድርገው። አስር ሺህ ነው አንዴ ጠብቀኝ።
እሺ
ሁለት አዎ ዜሮ ዘጠኝ አስራ አምስት
ዜሮ አንድ ዜሮ አንድ ዜሮ ስምንት አዎ ወደ ይሄ ወደ ቴሌ ብር ነው I think።
አስር ሺህ ወደ ቴሌ ብር አዎ።
አምስት ሺህ ወደ ንግድ ባንክ አዎ
እሺ confirm አድርጌልሃለሁ። ከጥቂት ደቂቃ በኋላ check ማድረግ ትችላለሽ። እሺ ይገባልሃል።
እሺ እሺ ስለደወልክ እናመሰግናለን። መልካም ቀን።
እሺ